ጤና ኢንዱስትሪ ማዕከል
ሄሎ ሄሎ ጤና ይስጥልን ሳዳ ኤርላይንስ አብሮ ይስጥልን ሰላም ነው አለን ይመስገን ምን ልርዳዎት ለባህር ዳር መቼ ነው በረራ የሚጀምረው
ለመቼ ነው የፈለጉት ለምን አልቆይ በረራ ጀምሮ ሀገር
መቻሉ
ሄሎ
አቤት ይሰማል መ- ለመቻሉ
ጀምሯል በረራ ይህን ለመጠየቅ ነው
እስቲ አንድ check ላድርግሎት አለ በረራ አለ
እ፣ ሀገር ውስጥ አዎ
አይ ተቋርጧል የሚባል ነገር ስለሰማሁ እኮ ነው።
እና የሆነ ሰዓት የሆነ ጊዜ ተቋርጦ ነበር አሁን ግን አለ ከመቼ ጀምሮ ማለት እ?
አሁን በቅርቡ ነው የጀመረው
አዎ በቅርቡ ጀምሯል
okay እሺ እሺ፣ ያው book ማድረግ